ሄሎ አቤት እንዴት አደርሽ?
እግዚአብሔር ይመስገን።
አለ ይመስገን። አሊባባ አይደል? ሄሎ አቤት አቤት።
ማሊባባ ነው።
አዎ
ኮሮላ አላችሁ እንዴ? አሪፍ ዛ ሁለት ሰባት ሁለት ስድስት ምናምን
ሁለት ሺህ ሰባት አለ በአውቶማቲክ
ማለት ነው። እኔም ፒካፕ ነበረኝ እ ፒካፕ ነበረኝ ቅያሪ ሁለት እ ሌላ መሸጫ ቤት ሌላ መሸጫ ቤት ምናምን የምታውቂው ካለ ፎቶ እ የመኪናውን እ ፎቶ ወይ ልክልሽና ነገ ብቅ እል ነበር። እ የት ነው ለመ- office ኣችሁ?
መስቀል ፍላወር መስቀል ፍላወር። በቃ ነገ መምጣት እችላለሁ።
አዎ ትችላለህ።
በቃ እሺ፣ ከቻልሽ አንቺም እ ሌላ ካገኘሽ ላኪልኝ ቴሌግራም ላይ እሺ እሺ በዚህ ስልክ ማለት ነው። ዛሬ ከቻልሽ እኔም ደግሞ የኔን ፒካፑ ልክልሻለሁ።
እሺ እሺ እናት፣ እሺ በኋላ ልደውልሽ።
ደውል።
እሺ እናት፣ እሺ እሺ